አይሆንም።
hello
hello፣ ሰላም እንዴት ነህ?
አለ እግዚአብሔር ይመስገን።
እንትን ነበር እናንተ ጋር ማሽን ገዝተን ነበርና በፊት እም፣ እ፣ አሁን ሶፍትዌሩ የሆነ ተበላሸና ሶፍትዌሩ format መሆን አለበት አለን ኮምፒውተር የሚያስተካክለው ልጅ ነው።
እሺ format አስደርገን መልሰን ለማስጫን ፈልገን ነበር። አሁን format እናስደርገው ነው ያው እንላክና ትጭኑን ይጫነላችሁ። አዎ፣ አዎ፣ ጫናል አዎ፣ ትክክል ነው። እዛ ነው። እሺ